ሰላም ጤና ይስጥልኝ ቸብቸብ
ዛሬ ሰላሳ ነው እንዴ?
ምን አለ? hello ሌላ እናት ሰላም።
ይቅርታ ሰላም ነው።
እሺ የ- በስህተት የሌላ ሰው እንትን group ላይ ድንች አንድ ኪሎ join እንትን ብዬ ነበር። join አድርጌ ከፈልኩኝ
እሺ ስልክዎትን ይንገሩኝ እስኪ።
አስራ አንድ
ዜሮ ዘጠኝ አስራ አንድ ሀምሳ እሺ ዜሮ ዜሮ ዜሮ ስምንት
ማን group ላይ ነው የገቡት?
መክሊት
ዛሬ ነው order እያደረጉ ያሉት?
አ ዛሬ ነው አሁን አ- ሰላሳ ደቂቃ ምናምን ቢሆነው እሺ ምን product ነው አሉኝ? ድንች ድንች ነው። እንትን በይ እርሻ አዛዥ እንጂ አንቺ ሎሚ አትፈልጊም? ሎሚ ለማታዥ ሽንኩርቱን፣ ድንቹ ሁሉ ሽንኩርት፣ ድንች፣ ቲማቲም በቃ አንድ ኪሎ ድንች ነው።
አዎ እናት በቃ እሺ እሷን አያውቋትም መክሊቱ?
አይ አላቃትም አላቃትም እሺ ሰፈርስ አንድ አይነት አይደላችሁም?
አይደለንም። ጎፋ መብራት ኃይል ይላል።
እሺ የእሷ የኔ ጉርድ ሾላ ነው።
እሺ እሷ የምትፈልገው ከሆነ product ኡን check ላድርጋት እና እሷ ወስዳ ብር እንድትልክልዎት አደርጋለሁ። ካልፈለገችው ግን refund እናደርግልዎታለን እኛ።
እሺ አመሰግናለሁ።
እሺ መልካም ቀን።
አሁን